hello መሰረት ነኝ በልሳዘን መስዬ ወይ እንዴት ነሽ?
እግዚአብሔር የተመሰገነ ይሁን።
አ- አለሁልሽ። እንትን ነበረ በእናትሽ ቢሆን driver ነኝ እና እንትን account ተዘጋ suspend ተደረግኩ ስሙ ማነው?
ስለማልሰራ ማለት ነው። ዳዊት ስ- ዳዊት ነው።
ዳዊት የሚል
okay እሺ፣ ዳዊት አ- አ- አይደለም። ቆያ መጨረስኩኝ እንትን ለው እና አሁን ሰስፔንድ እ፣ ሰስፔንድ ያደረጉኝ ያው ትክክላቸው እንትን ስለማልሰራ ነው። ሞተር ነኝ ያለኝ እና እሱ ተከለከለ አይሰራም በሚለው እንትን ብሎት ነው። ግን ብሩን በጣም ፈለግኩኝ አለኝ። እንዴት ነው ማግኘት የምችለው? አካውንቴ ላይ ያለ ወደ አምስት ሺህ ብር ምናምን ማለት ነው።
እንደዛ ከሆነ ኤሪያ ማናጀርክን አታናግረውም ዳዊት?
ይቻላል እንደዛ? እሺ አዎ፣ አይሽ እና- መፍትሄውን አንተ ጋር ካለ ብዬ ነው ባጭር ሊቋጭ ነው ብዬ ነው። ጋማኝ እንዛዛለሁ እናስተካክልልህ።
እ?
አይ እኛ እናስተካክል ማን እናስተካክልም እኛ።
አይደለ?
እሺ እሺ እሺ አዎ።
እሺ በቃ